hello
አቤት ሰላም፣ እንዴት ዋሉ?
ሰላም ነው እግዚአብሔር ይመስገን።
አለን። የኦንላይን ትምህርት ተመዝግቤ ነበር።
እሺ
ም- ምንም አዲስ ነገር የለም።
አልተላከሎት? መቼ ተመዘገቡት?
በስንት ነበር በ- ነገ ያልቃል እየተባለ ትምህርቱ የእንትኑ የ regular ኡ ነገ ደረብ ይጀመራል።
account ከፍለዋል? ማየ አዎ ከፍያለሁ በቴሌግራም ላይ ያሳውቁንና admit እንልክሎታለን።
ያለው አሁን እሺ።
ድጋሚ ሊላክ ስልክ ቁጥር ይንገሩ፣ ዜሮ ዘጠኝ በኢሜይል አድራሻ ይልካሉ። ቆይ አንዴ እሺ።
ኢሜይል text ላድርግልዎትና በኢሜይል ይልኩልናል። ስልክ ቁጥር ይንገሩ፣ ዜሮ ዘጠኝ
ሀያ ስድስት ሀያ ስድስት አርባ ሁለት አርባ ሁለት አሁንም አርባ ሁለት እሺ ስልሳ አንድ እሺ። በኢሜይል አድራሻ ማለት ነው።
እ
ስም ስልክ ቁጥሮትን ኢሜይል ስም ስልክ ቁጥር እ ያስገቡበትን receipt አድርገው ይላኩልንና እ
በዛ እናስተናግድልዎታለን። text ገባልዎት?
አሁን
አዎ አሁን አልገባም።
እኔ ልኬልዎታለሁ።
እሺ
ስለደወሉ አመሰግናለን። መልካም ቀን።
ነው